withdraw አድርጌ ነበርና approve ልታደርጊልኝ በዚህ ቁጥር ነው
ሰላሳ ሰላሳ ሺ ሶስት ኪሎ
እሺ አንዴ check ላድርግልሽ እሺ
ዛሬ ነው አይደለ?
አዎ አሁን ነው ያደረኩት ወደ ቴሌብር። እዚህ አንበሳ hello hello የቴሌ ብር ቁጥርህን አንድ ጊዜ ንገረኝ።
ዜሮ ዘጠኝ ሰማንያ አምስት ዘጠና ስምንት ስልሳ ሰባት ሰባ ዘጠኝ አዎ
ሶስት ጊዜ ነው ያልከኝ አይደል?
አዎ ሶስት ጊዜ
እሺ አሁን ገብቶልሃል። check ማድረግ ትችላለህ።
እሺ አመሰግናለሁ እሺ መልካም ምሽት ስለደወልክ እሺ፣ ደውላለሁ። እሺ